hello
ሰላም ጤና ይስጥልኝ።
አለመስገን ደህና። የት ነው ምዝገባው? የት ነው? ምን ያህል ጊዜ ነው የፈጀው ጊዜ? hello
ሰላም እንዴት ዋሉ?
እግዚአብሔር ይመስገን ሰላም ነው።
አለን እግዚአብሔር ይመስገን።
እ ምዝገባው የት ነው? እ ምን ያህል ጊዜ ነው የፈጀው? ክፍያውስ እንዴት ነው ለማወቅ ነበር።
እሺ ለመጀመሪያ ያክል ከተሰጠ ላይ ካሜራ እሺ፣ አንዴ system ውስጥ ይጠብቁኝ። አንዴ እሺ
ስም ማን ልበል ስንታየው?
ማመታየው ነው አዎ hello hello ስንታየው አባት ስም ማን ልበል አበበ አበበ
ሲስተም ውስጥ ማስገባት ስላለብኝ እነግረውታለሁ።
እሺ
በአንድ ቀረጻም አለን እንደምታስቢ በላይ በጣም ለማስረዳት ለሌላ ለሌላ ትምህርት ከማቋታችን በፊት
ሄሎ